ገንዘልኝ ቸርፋ እግዚአብሔር ይመስገን። ምን እንርዳት?
ትናንት ሁሉም ላይ አምስት መቶ ብር ጊዜ ያስገብቴል
እሺ
ሁኔታውን አላገኘ ብሩን አልጠ
ወደ ቸርፋ በኩል ነው?
በቻፓ አይደለም
አዎ ይሄ ቸርፋ ነው አይደል?
ከቴ- እ? ከቴሌ ብር ነው።
አዎ እኮ ቸርፋ የሚባለው
ይቆራል በፊት ብሩን አይቻለ ወዲ መርት ነው ቴሌ ይሄ ቸርፋ የሚባለው አይ ይሄ ቸርፋ የሚባለው ነው። እሱ ደውላችሁ ጠይቋቸው አይደል?
በምን- እሺ እሱን አወራ። በምን እጅት እንዳስገቡ ቼክ ያደርጉ አይሉም ናቸው